ሌላ ጤና ይስጥልኝ ሚስት ቤት
ካናበት
አይ
መጫወት ካናበት እፈልጋለሁ። ኮት ኮት ይቅርታ፣ ይሄ ቤስት ቤት ነው፣ ቃና ቤት አይደለም።
ቤስት ቤት
እሺ፣ ቤስት ቤት ምን ነበር? ምን ልርዳ?
ናስር አልይ መሐመድ
እሺ፣ ምን ምን ልርዳ? ወንድሜ ናስር፣ ሄሎ፣ ምን ልርዳህ ናስር? ይሄ Best Bet ስፖርት ነው፣ የ Best Bet የደንበኞች አገልግሎት ነው።